ሄሎ
ሄሎ ጤና ይስጥልን። ዶንኪ ነው የምንጠው።
ልና እንትን ስታንዳፕ ኮሜዲ ዛሬ ያላችሁና አዎ አዎ።
ለመታደም ነበረ ምን አሉ?
ለመታደም ነበር ትኬት ምናምን ሄሎ
አይሰማም።
ኦኬ። ትኬት ለመግዛት ነው።
አዎ፣ አዎ፣ ትኬት ለመግዛት ፈልገው ነው።
አዎ።
እ፣ ይቻላል። አሁን ላይ ንግድ ባንክ ሲስተም እየሰራ አይደለም። በአካል መጠው መግዛት ይችላሉ።
አይ ትንሽ ራቅ ላለሁኝ ያለሁበት ሄሎ ሄሎ
ስገቡ ምን አገባኝ እ